Hello ኢቲያስ call center
ሄሎ ሰላም ነው።
እግዚአብሔር ይመስገን መለዳት
አ፣ በ visit ቪዛ ወደ ካናዳ ለሚሄድ የሚያስፈልጉ ዶክመንቶች እ፣ ትነግረኛለህ?
በ visit ቪዛ እም፣
okay ወደ ካናዳ ነው ያሉኝ አይደል?
yeah፣ አ፣
okay እዚህ ጋር እኛ ጋር ያለው የ Europe ቪዛ ብቻ ነው።
እሺ፣ አ፣ ለ visit እንደዚህ ለካናዳ ቪዛ አ፣ ምናልባት contact ልስጦትና እነሱን communicate ቢያደርጉ መልካም
ይቻላል። እሺ፣ መልካም። ዜሮ ዘጠኝ አስራ ሶስት ዝግጁ ሲሆን ይንገሩኝና ልንገሩት።
እሺ፣ ዜሮ ዘጠኝ አስራ ሶስት እሺ፣ ሰላሳ ሰላሳ ሁለት እሺ፣ ስልሳ ሶስት ዜሮ ሰባት
እሺ፣ ይነግሩኛል። ደውላቸው።
አዎ አዎ
በጣም ጥሩ። እሺ፣ መልካም። እሺ፣ ተጨማሪ ሌላ መረዳት ነገር ይኛል የለም፣ አዎ፣ ይኸው ነው።
እሺ፣ ስለደወልን አመሰግናለሁ። መልካም እሺ